ጤና ይስጥልኝ አሪፍ ነኝ። ሳምራዊት ነኝ። እባክዎ ምን ልርዳዎ?
ኧረ ጤና ይስጥልኝ።
አብሮ ይስጥልን።
አሁን እንትን እስራኤል በሚል እንትን ልኬልሽ ነበር ስክሪንሽት
ምን አሉኝ ደንበኛችን?
screenshot ልኬ ነበር እስራኤል በሚል
አዎ ደርሶናል ደርሶናል ደንበኛችን።
okay፣ መች ነው ታዲያ resolve የሚደረገው?
በዚህ ሰዓት ማለት አንችልም፣ ግን በተስተካከለ ሰዓት ደውለን የምናሳውቆት ይሆናል ደንበኛችን።
እኔ ልጠብቅ ነው ወይስ ምንድን ነው?
በተስተካከለ ሰዓት እኛ ደውለን እናሳውቆታለን፣ ግን በዚህ ሰዓት ማለት አንችልም።
okay፣ እሺ።
እሺ ደንበኛችን፣ መልካም ቀን ይሁንልዎት።